ሄሎ ሄሎ እንዴት አደርሽ? ሰላም ነው ሶሲ፣ እንዴት ነሽ? አለሁልሽ። ስሚኝማ ብሩክ ነኝ። እንትን ይሄ ጋራጅ ጋራጅ shop ላይ cancel ticket አይቻልም እና አልነገርሻቸውም? ካንስል ካንስል ትኬት ትኬት ካንስል ማድረግ የምን የፊት
አዎ አይቻልም። እሺ ንገሪያቸው። እሺ ሁሉ ነግሬያቸዋለሁ።
እሺ እሺ እሺ።
ግን እሺ።
በር ዝግ ነው። እሺ ተዘግቶብናል።
ምን ሆነ?
ደውዬላት ነበር። የቤት ኪራይ አልተከፈለም እና ማታ contact ኡን አጥፍተውብን እየተደወለ- ነገርሽው ለእንትና
እኔ ካሊድ?
አውርቻለሁ። ለሁሉም አውርቻቸዋለሁ።
እሺ የምትችለው ነገር ካለ አውራቸው ብዬ ነው። ሂሳብም እሺ።
ሳይሰሩ የወጡት ትናንት አይ፣ በጊዜ አስራ አንድ ሂሳቡን ሰዓት በትክክል ተቀበልሽ?
እም?
ሂሳቡን በትክክል ተቀበልሻቸው?
አልተቀበልኩም፣ ዘጉባቸው።
አረ አዎ ሶስት ቀን አሪፍ ቀን አልፎ ነው።
በዚህ ወይ ምክንያት ደግሞ- እ፣ እጄ ላይ ብር አለ ልክፈልና እናንተ እኔ ላይ ያስገቡ ምናምን ብዬም ለካሱም አውርቻት ነበር ማታ አ ከነ ካሊድ ጋር ተማክሬ እደውልልሻለሁ ብላ ነበረ።
በቃ ችግር የለውም አትጨናንቂሽ። በቃ አረፊ እንደውም በሰበቡ
ምን አርፋለሁ? የእኛ እኮ አይደለም የተዘጋው።
እኔ ማን ይዘጋው ማለቴ ታችኛው ቤት ነው። ምን አርፋለሁ? ሁለቱ ቤት አለ አይደል?
እ፣ ብዙ እረፍት አትውደጂ ገና ወጣት አርድሽ እንዳንቺ እ?
ብዙ እረፍት እንዳትውጂ ገና
ለምን
እም፣ በቃ እሺ ሶሲሽ ቻይ እሺ እሺ አህ